ከእናቴም ከአባቴም ይልቅ የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጄ ከእናቴም ከአባቴም ይልቅ የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጅ ፍቅሩን ሳስብ ይደንቀኛል ለእኔ ያሳየው ምሕረቱን ባወራው ባወራው አያልቅ ችሎኛል ለሆኝ በቤቱ ትዕግስቱ እጅግ ብዙ ነው። ሃሌሉያ አይሰለችም ይሸከማል መልካሜ በጎች እረኛ እንደሱ ከየት ይገኛል? ከእናቴም ከአባቴም ይልቅ የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጄ ከእናቴም ከአባቴም ይልቅ የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለእኔ አፍቃሪ የልብ ወዳጄ ሃሌሉያ ውድ ነው ለኔ ጌታዬ፣ ሃሌሉያ እንቁና ወርቅን ያስንቃል ጠረኖ ከሩቅ የሚስብ መዓዛውም ደስ ያሰኛል። ፍቅር አለው ፍቅር አለው ልቤ የሚያረካ ወዳጄ ወዳጄ ወረታ ያውቅም ነፍሱን ስለኔ ለውጧል ፍቅሩን በሞት ገልጾልኛል። ከእናቴም ከአባቴም ይልቅ የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጄ ሃሌሉያ ከእናቴም ከአባቴም ይልቅ የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለእኔ አፍቃሪ የልብ ወዳጄ ታማኝ ነው የማይለወጥ ሃሌሉያ ጓደኛ ጊዜ አይቶ ማይርቅ የዘላለም ሕይወት ዋሴ ኢየሱስ አዳነ ነፍሴ ድቅድቅ ጨለማን የሚገፍ ሃሌሉያ ብርሃኔ ሆን ይብራ ያለ ድንቁ የሰላም አለቃ እረ እንደ ጌታ ማናለ ፍቅሩ ነው የማረኝ ፍቅሩ ነው የማረከኝ ፍቅሩ ነው የማረከኝ ምሕረቱ ሰው አረገኝ ፍቅሩ ነው እልልታን ጭብጨባን ለሚገባው ለአምላካችን ለእግዚአብሔር ለእግዚአብሔር ሃሌሉያ